ወደከሞ አይቴ ወሃልከ ቀርነማይን የቷሊ ተነሽ ይቀበለው ቀርነማይን የዘቆመ በበ ማንደርደሪያው ልክ እንደ ዘይዜ ነው። አቋቋሙ ሁሉም እንደ ዘይዜ ነው። አይቴ ወሃልከ ከርነማይነት ወአሊ ሌላው አይቀይርም። ሃሌሉያ ባታ አለው የቤቱ የቅኔው ዜማ ማለት ነው። ፍቅር ዮናታን አመት ሰብ ብጻቶ እዚህ ላይ ደግሞ አለው አመት ሰብ ብጻቶ ይላል። በደኬንያ ተከብቶ ላይ በተናባቢ ሲሆን ዘይደኬ ጉርጉሮ በሁለተኛው ዜማ ላይ አመፀ ሕይወት አብሳቶ ላይ የባታ ሀመ ፀሐይ